Hello አቤት መልሼ ደወልኩኝ።
እሺ እ ስልክ አላነሳም ስላለችኝ ጸጋ እም በቃ product ኡ ሲመጣ የራሳችሁን ስድስት ኪሎ ውሰዱና እም የእርስዎንና የናውልን ከዛ አምስት እም።
ኪሎን ይመልሱ።
እ ለ- ይመለስ አዎ አምስት ኪሎን በቃ ይመልሱትና የራሳችሁን ውሰዱ። refund ኡን እናደርግልዎታለን የሌላውን product።
እሺ እሺ መልካም ቀን።
እሺ አመሰግናለሁ እሺ እሺ